ጤና ይስጥልኝ ቤተሰብ
withdrawal request አድርጌ አልገባልኝም ነበር ትናንትና ጀመርኩ።
ቤተሰብ ስልክ ቁጥር የደወልክበት ነው?
አዎ አዎ። ወደ አቢሲኒያ ነበር withdraw ያደረኩት።
ስንት ብር ነው?
አንድ ሺህ ብር።
እሺ ጠብቀኝ። አንድ ሺህ ብር ነው አይደለ?
አዎ
እሺ እሺ ለቻፓ አሳውቅልሃለሁ እሺ። ትንሽ transaction በዝቶባቸው ነው የቆየው ትላንት አይደለ?
አዎ።
እሺ አሳውቅልሃለሁ።
እኮ በአጭር ጊዜ እንትን ይላል።
እንዲገባ አዎ አሳውቅልሃለሁ። አንተም ደውለህ መጠየቅ ትችላለህ። እ፣ ስልካቸውን ልስጥህ?
ወይ እንደዚህ ወይ እንትን እንደዚህ ነው እህ እህ ተመልክችልኝና ካልሆነ ወይ እሺ።
እደውልላቸዋለሁ።
በቃ እሺ እሺ አንዴ ላመልክትልህና እሺ መልካም ቀን